ጤና ይስጥልኝ። አርፌ ረዴትን በኩል ምልዶ
ሲል ቅድም ደውዬ ነበረ ስራም አላስተካከልኝም፣ አልገባልኝም።
እሺ ደንበኛችን ሙሉ ስሞትን ይንገሩን።
እ ስሞትን ይንገሩን።
ቴሌግራም ላይ አዎ
ባህር አብዲ ነው።
ባህር አር ባህር አብዲ
እሺ፣ እያየሁ ነው። ደንበኛችን አዎ።
በቅጥር ያስመዘገቡት
ላክቻለሁ እኮ ማሴጅ፣ ሁሉም ነገር ስክሪንሾት አርግና አርገውና አላክ አለሽኝ አይደል? ላክቼ እሺ።
ነበር መቶ ብር መቶ ብር ነው በስቲብል ላይ ድቦች ያደረኩት እና ያው ሁሉም ነገር ላክቼ ነበረ አስተካክላለሁ አለ አልሽኝ እና አልገባልኝም እስካሁን።
እሺ፣ እያየሁ ነው። ደንበኛችን በዚህ ቁጥር ነው ያስመዘገቡት።
አዎ
ቴሌብርን በዚህ ቁጥር ነው የሚጠቀሙት።
አዎ
እሺ እሺ፣ ደንበኛችን ጉዳዩ ይታየልዎት ነው። ሲስተካከልልዎት ደውለን እናሳውቆታለን።
እሺ
እሺ፣ መልካም ቀን ይሆንልዎት።